ጤና ይስጥልኝ። ሁለት ሰዎች ነው እባክዎ የምንረዳው?
ወይ እንትን ቅድም ደውዬ ነበር እንትን በቴሌግራም ላክልኝ ብሎ
እሺ ስል- ስልክም ልኬያለሁ፣ ግን ብሩ አልተመለሰም እስካሁን።
ግራዊ ልከዋል።
አዎ ልኬያለሁ።
በየትኛው ስልክ ነው ቴሌግራም ላይ ላኩት?
በሳፋሪኮም ስልክ
ዜሮ ዘጠኝ አስራ ሶስት ሰባት አስራ ሶስት ቤቱ ነው
ዜሮ ዘጠኝ ዜሮ ሰባት ሀያ አንድ
ዜሮ ሰባት ሀያ አንድ
አርባ ዜሮ ሶስት
ዜሮ ሰባት ሀያ አንድ
ሀያ አንድ አርባ አርባ ዜሮ ሶስት
ይሄ እኮ ሙሉ ቁጥር አይደለም።
okay ዜሮ ሰባት ሀያ አንድ አርባ ዜሮ ሶስት ነው። ይቅርታ ዜሮ ሰባት ዜሮ ሰባት ሁለት ነው።
ዜሮ ሰባት ዜሮ ሰባት ነው አዎ
እሺ፣ ተላልፎሎታል። መልስ ስናገኝ ስናሳውቁት በትዕግስት ይጠብቁ። ቴሌግራም ላይ እናሳውቁታለን።
እሺ